hello
hello ጤና ይስጥልኝ። እመቤት እግዚአብሔር ይመስገን። ሰላም ሆነ?
አለን አለን። እንደምን ዋልሽልኝ?
እግዚአብሔር ይመስገን።
ኮሜዲ መቼ ነው standup comedy? የኔ ቆንጆ ቅዳሜ ነዋ።
ቅ- ቅዳሜ ነው። አዎ ስንት ሰዓት ላይ ነው?
ስምንት ሰዓትም አለ ሁለት ሰዓትም አለ። የትኛውን ነው የምትፈልጉት?
ስንት ሰዓት እና ስንት ሰዓት?
ስምንት ሰዓት እና ምሽት ሁለት ሰዓት ስምንት ሰዓት እና ምሽት ሁለት ሰዓት።
አዎ።
okay እ፣ በእናትሽ አላውቅም፣ ግን እሺ የስምንት ሰዓቱ ይሻላል መሰለኝ።
ለመጠቆም ማለበት አዎ የት ነው የምስል ቅዱስ ቦታው?
ሚካኤል ቤተክርስቲያን ኢኮኖሚክስ ባለሙያዎች ህንፃ ላይ
በ- በ- ቤተክርስቲያን ውስጥ
ቤተክርስቲያን ውስጥ ሳይሆን ቴኒስ ቅዱስ ሚካኤል ቤተክርስቲያን ነው አይደለ?
አ
ድልድዩ ላይ ኢኮኖሚክስ ባለሙያዎች ህንፃ ላይ ይላል። እዛ ላይ ነው ኢኮኖሚክ ባለም ኦኬ እሺ ምናምን ህንጻ ዳቆ እሺ እሺ ኢኮኖሚክስ እ፣ አዎ ባለሙያዎች ህንፃ እሺ ባለሙያዎች ህንጻ እሺ እኔ መቤት አዎ ድልድዩ ላይ መዝግቢልኝ መዝግቢኝ ነቢያት ዩሱፍ ከማርበት ነቢያት የቤት ነቢያት ዩሱፍ ከዛ ሻዋለም ገብሬ እሺ እኔ ቆንጆ
እሺ ስልክ ቁጥር ዜሮ ዘጠኝ ስልሳ
እሺ
አርባ ሶስት እሺ ሰባ ሶስት
እሺ አርባ ዘጠኝ
ለሰው ነው የሚፈልጉት ሁለት ሰው
ለሰው እሺ account የዛ text አድርግለታል እሺ የኔ ቆንጆ ስንት ሰዓት ምን ያህል ሰዓት ነው የሚቆየው ሰማንያ ደቂቃ
ብቻ
አዎ
okay በጣም አሪፍ ትንሽ ነች እሺ የኔ ቆንጆ አይ አሪፍ ነው ትንሽ ያው ናት አይ በቂ ነው ለ standup በቂ ነው በቂ ነው እሺ ቀርበው ይምጡና ቦታ ለማግኘት እሺ እሺ የኔ ቆንጆ የሁለት ሰዓቱ ከሆነ ግን መልሼ ደውዬ ላሳውቅሽ in case ከተቀየረ ችግር የለውም እሺ ይቻላል እሺ የኔ ቆንጆ አመሰግንሻለሁ ለአመት አሜን ሻውራንቺ አሜን